ሄሎ
ሄሎ
ሄሎ ሄሎ ሰላም ሰላም ነው?
ሰላም
እንትን ከድሬዶ- ከጂጂጋ ወደ ድሬዳዋ መኪና ይኖራል?
ለዛሬ የለንም።
ለዛሬ የለም?
አዎ ለነገ ምናምን አለ።
ስንት ሰዓት ነው የሚወጣው?
አስራ ሁለት ሰዓት
አ- ከአስራ ሁለት ሰዓት በኋላ የለም? ይሄን ሰዓት ምናምን?
አንድ ሰዓት ሁለት ሰዓት አለ።
ኦኬ በቃ እሺ ልደውልልህ